ጤና ይስጥልኝ። የኢቲኤስ የበረራ መረጃ ማዕከል ባኮ ምን ልርዳዎ እንትን ትኬት ፈልጌ ነበር ከየት ወዴት ነበረ?
ከአዲስ አበባ ወደ አትላንታ።
ከአዲስ አበባ ወደ አትላንታ።
አዎ።
ለመች ነበር የፈለጉት?
ርካሹ መች ነው ያለው ሰሞኑን? ከእሑድ
እስከ እሑድ። እሺ፣ መመለሻ ቀን አለዎት? ነው one መሄጃ?
ወይ ዋን ወይ one way መሄጃ ብቻ?
አዎ።
እሺ፣ አንዴ ልይልዎት
Ethiopian Airlines እሺ።
በኢትዮጵያ Airlines።
አዎ።
እሺ፣ አንዴ ከነግ ከአርብ ጀምሮ ልይልዎት ይኸውልኝ እስኪ ርካሹ ማለት ነው።
ኢትዮጵያዊ ዜግነት ነው ያሉት ወይ ያለ